hello ጤና ይስጥልን Best Bet እሺ ሰላም ነው አለ። ማታ ወደ account ኤ trans withdraw አድርጌ አልደረሰኝም ሶስት መቶ ብር።
ማታ አዎ okay እሺ በዚህ በደወልክበት ቁጥር ነው አዎ። እና ወደ CBE account ኤ ላይ ነበር። አሁን ደግሞ ጽፌልሽ ነበረ account ኤ
ምን አልከኝ ይቅርታ ወዴት ወደ ወደ CBE ነው CBE።
ያደረግከው CBE account account ኤ commercial bank ማለት ነው።
እሺ ወደ እሱ ነበር የላከው አዎ okay እሺ በደወልክበት ቁጥር ነው አይደል አዎ እሺ አንድ ጊዜ ሶስት መቶ ብር አይደል አዎ
okay በ SantimPay ነው የሞከርከው አባ
እ በምንድን ነው በ Chapa ነው የሞከርከው በ SantimPay
SantimPay ነው መሰለኝ።
እም፣ okay እሺ በእነሱ የሞከርካቸው transaction ኦች failed ሆነዋል አሁን አምስ የነገርከኝ ሶስት መቶ ብር voucher ላይ ነው ያለው እሺ እሺ እነሱ ስለዚህ voucher step ኦቹን ታውቃቸዋል አይደል አዎ ወደ Best Bet ለመመለስ አዎ አ በቃ ወደ Best Bet መልሰው እሺ እሺ እሺ መልካም ቀን እም።